ማጋ ነበር። ሄሎ
ሄሎ ፋሲል ፋሲል ነህ?
አዎ፣ መሲ ነሽ እንዴ?
አዎ።
ወደ አንቺ መጣ እንዴ? እኔ ወደኛ ወደዚህኛው እንዲመጣ ፈልጌ ነበረ።
ወዴት ነው የደወልከው? ወደ ከስተመር እ?
ትራንስፈር ኮል ፎርዋርድ ወይም ደግሞ ትራንስፈር ኮል በይ ውስጥ አንቺ ወዴት ይሄዳል? እስቲ እንየው።
እሺ፣
እሺ፣ ወደ ህሊና ልላከው።
አዎ፣ አዎ፣ አርጊ ውስጥ ወደ ህሊና